ሄሎ ጤና ይስጥልኝ። ኪዳን ነው የምደርገው።
ቤስት ቤቲንግ ነው።
አዎ ቤት ቤት ነው የምደርገው።
እንትን ነበረ ቢንጎ ኬቴ ነው የሚሉት ጨዋታ የለም።
አዎ ስክሪን ላይ ጠፍተዋል። እንዴት አድርገን ነው የምናመጣው?
አዎ አሁን አብዴት እየተደረገ ስለሆነ የለም። አዎ
ኦኬ እንትን ላይ ግን አለ ኖርማል ቤት ቤት የለም። ቤቲንግ ቤት ውስጥ አካሄድ ነው የለም። ወርዷል።
ወሯል።
አዎ ይመለሳል በቅርቡ አብዴት እየተደረገ ስለሆነ ነው።
እሺ ሻይ በጣም እሱ ስናዝናና ነው
እኮ። እሺ ይመለሳል አሁን በቅርቡ እሺ፣ ይቅርታ። እሺ እሺ